ሰላም ጤና ይስጥልኝ። ልጅ ኢትዮጵያ ሳንቲ ነኝ። እባክዎት የምንረዳው ጤና ይስጥልኝ። እንደምን ዋልሽ?
እግዚአብሔር ይመስገን።
አለን ይመስገን። ከቤተኛ ባርና ሬስቶራንት ነው። ቡልቡላ ብሎክ አንድ
ቤተኛ ባርና ሬስቶራንት እሺ፣ ጀኔሬተር ተበላሽቶብን ነበር።
ቢጃ አይዲዮትን ይነግሩኛል።
አስራ ዘጠኝ አስራ አንድ
እሺ፣ መስመር ላይ ጠብቁኝ። የ TIN number ዎትን ይንገሩኝ እስኪ። አስራ ዘጠኝ አስራ አንድ አስራ ዘጠኝ አስራ ዘጠኝ ዜሮ ዜሮ አስራ ዘጠኝ አስራ አንድ የለም ይቅርታ አስራ ዘጠኝ አስራ አንድ ብዙ ቁጥሮች ስለሆኑ አዎ።
እ፣ ብዙ TIN number ቤቶች- ልንገርሽ?
አዎ TIN number እሺ አንድ አንድ ጠብቅ።
እሺ።
ሁለት ዜሮ ሰባ ስድስት
ሰባ ስድስት
ስልሳ ስድስት ስልሳ ስድስት ዜሮ ሁለት አስራ ስድስት
እሺ፣ አንድ መስመር ላይ ጠብቁኝ። የፈለግኩሎት ነው።
እሺ
ቤተኛ ቢጂ አያለ የሚለው አዎ፣ ቤት ቤተ- ቤተኛ ባርና ሬስቶራንት አዎ
እሺ፣ እሺ። ጄኔሬተሩ አይሰራም ነው አዎ
በእጅ ስልክ መዝግበው እ፣ ቅሬታው ይቻላል።
እሺ፣ ሙሉ ስሙትን ይንገሩኝ።
መለሰ ዘላለም
መለሰ ዘላለም አዎ እሺ ቅሬታዎትን መዝግቤልዎታለሁ። እ፣ የሚመለከተው ክፍል በተቻለው ፍጥነት መጥቶ ይሰራል። የጥገና ክፍሎች።
አመሰግናለሁ።
እሺ ሌላ የምረዳዎት ነገር ይኖራል?
የለም ምንም የለም።
እሺ ከሚሰሙት ድምጽ በኋላ ስለ አገልግሎት ያሉትን ሀሳብና አስተያየት ያስቀምጡልን። መልካም ቀን።
መልካም ቀን።
እሺ